ስቱዲዮ በደን ኮምዱዶ
ጤና ይስጥልኝ።
ስትልኝ እግዚአብሔር ይመስገን ምንድን ነው ይኸው ኦክሲጂን ነበረ አንድ ወር አልፎታል። ይኸው እስካሁን አልመጣልንም። ምን እንደነካቸው አላውቅም።
ኦክሲጅን ጠይቆ አልመጣልም።
እዚህ ሀይሌ ጋርመንት አትክልት ተራ አካባቢ ነው። አባ ሸዋዴ የሚባል አለ። አበሻ ግሮሰሪ እና ዳሾ ግሮሰሪ የሚባል መደዳ አሉ። ከናውም አደባባይ ገባ ብሎ
እባክዎ ቢጫ ሊሆን ይችላል
አስራ አምስት አንድ መቶ ስልሳ ሰባት ቁጥር
አስራ አምስት አንድ መቶ ስልሳ ሰባት
አዎ አበሻ ግሮሰሪ
በስልክ የተላከልዎት ኮድ ነው።
የለም እኛ አልተላከልንም። ደረሰኝ ነው የሰጡን። ደረሰኝ በፊት መጥተው ትንሿን ብጫዋን ወስደው ብጫዋን ወስደው ትልቁን ነው የወሰዱት።
አሁን ሰሞኑን የተላከልዎት ኮድ የለም። በስልኩ መልእክት በአጭር መልእክት መልእክት አልተላከልኝም። ትልቁን ወስደው ትንሿን ሰጡኝ። ከዚያ ደግሞ የኦክሲጅን የሆነ ደረሰኝ ምናምን ይህን እንዳጥሉት ለሁሉ ጊዜ ነው ምናምን ብለው ሰጥተው ሄዱ። ከዚያ በኋላ የለም ምንም አይነት አንድ- መልእክት BGI የለም።
ወይም የ BGI ቁጥር የሚል አልደረሱትም። በቅርብ ጊዜ አልደረሰኝም። እናትዬ አንድ ወር አልፎታል። በጣም ኦክሲጅኑ ይሄ ሰማንያ ስድስት BGI ቁጥሮትን እባክዎ አስራ አስራ አምስት አንድ መቶ ስልሳ ሰባት
ነገር ይችላል ያውቃል።
ገብቷል። እስኪ ያለ- ወ- ገብ- ገባ ወረቀቱን ቸክል አድርግለዎት እኮ ብዬ ነው። ቁጥሩን ቁጥሩን ቸክል አድርግለዎት ብዬ ነው። እ አስራ አምስት አንድ መቶ ስልሳ ሰባት ትክክል ነው። አስራ አምስት አንድ መቶ ስልሳ ሰባት ነው ላገኘኋቸው cell number ኡን ይነግሩኛል። ደንበኛ TIN number ኡን ልንገረዎት።
አዎ
እሺ TIN ኡ TIN number ኡ ዜሮ ዜሮ አርባ ስምንት ሰማንያ ስድስት አስራ አምስት አስራ ዘጠኝ ዜሮ ሰማንያ ስድስት አስራ አስራ አምስት አስራ ዘጠኝ አ፣ ነጻነት ነው የሚለው ስሙ እና አበሻ ግሮሰሪ እዚህ የአትክልት ተራው ሀይሌ ጋርመንት እና አሁን አደባባይ ጀርባ ነው። አበሻ ግሮሰሪ ነው የሚለው። አዎ ወይንም ቤት እባክዎን እንደው እንደምንም ብዙ ጊዜ ቆየሁኝ። ጠበቁ ጠበቁ፣ ምንም የለም።
አናግረውት ነበር ስለዚህ ጉዳይ ቢሮ ደውዬ ይህንን ስልክ ሰጡኝ። እናንተን ስልክ ቢሮ ቢሮ ነው የሰ- የሰጡት ስልኩን። ይሄ ሰማንያ ስድስት ሰባ ሰባት ሰባት የሚባል ቁጥር እስካሁን አላውቅም። እንግዲህ አስራ አምስት ዓመታችን የእናንተ የእናንተ ደንበኛ ነን።
አዎ አዲስ መስመር ነው የከፈትነው ይሄኛው አዎ እንደምንም እባክሽ እርጂኝ እባክሽ። ምንም አልመጣኝም። ይኸው
ስለተፈጠረው ችግር በጣም ይቅርታ እኔም እ
ያልፈልግ እሺ እሺ፣ እኔም እቤት እሺ